ጤና ይስጥልኝ። ሁሉ ስፖርት በአኮም ልርዳዎት?
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ዊዝድሮው ለምን አከፍቱትም? ትክክል ነው የምትሰሩት ስራ?
ቴሌብር ነው?
አዎ።
እሺ፣ በሌላ መንገድ እናንተም ሁሉ ቀን ዘጋችሁ፣ ዛሬም ዘጋችሁ።
እያመቻቸን አንዴ ደንበኛችን አዳምጡ። ዊዝድሮ በሌላ መንገድ እንድታደርጉ እያመቻችን ስለሆነ ስልኩ ይሄ ነው፣ መልሰን እንደውልሎታለን።
እሺ፣ ይሄ ነው ስልኩት?
አዎ።
እሺ፣ በሌላ መንገድ በብራንች እንድታወጡ እያመቻቸን ነው፣ ደውለን እናሳውቆታለን።
እሺ።
እሺ